ሄሎ ሄሎ ጤና ይስጥልኝ። ስኬት ቴክኖሎጂ ነበረ።
እ እ ስኬት ቴክኖሎጂ ነው። ምን ልርዳሽማ?
ኦ፣ አይ ተደውሎልኝ ነበረ።
እ፣ ትናንት ደውላችሁ ነበር። እሺ፣ ምን ልርዳሽማ? ባንክ ቤት ስፈልግሽ ነው።
እ እ ስኬት ቴክኖሎጂ ነበር የደወልሽው። ምን ልርዳሽ?
እሺ ይቅርታ፣ አይ ተደውሎልኝ ነበር። አሁን እኔ ለዛ missed call ትናንት አድርጌ ነው።
ተደውሎ ነበረ።
በዚህ አዎ፣
ኧረ እማዬ፣ እኔ አልደወልኩም።
አስራ አንድ ሰዓት ከምናምን ትናንትና።
ኧረ እኔ ስልኩን እራሱ አላውቀውም።
እሺ፣ ይቅርታ።
እሺማ እሺ